Hello hello፣ አንድ order ነበርና፣ እሺ
ጠዋት ነበር የደወልነው። እስካሁን አልመጡም። ትናንትናም እንደዚህ እንትን ብለው ቀሩ፣ ደውለው ቀሩ ሳይመጡ።
የመቼ order ነበረ?
ዛሬ እንመጣለን ብለው ጠዋት ደውለውልን ነበረ።
okay በአቢቻ ነው እ ወጥቷል እኮ order ኡ
እኮ እስካሁን አልመጣም ብዬ ነው።
okay እሺ፣ እሺ አንዴ መስመር ላይ ጠብቁኝ።
driver ኡን ወይ እንትን አድርጊና ስልኩን ስልኩን ሰጭኛለሽ የ driver ኡ።
እሺ አንዴ ጠብቁኝ መስመር ላይ የአስራ ሶስት order ነው አይደለ? በአስራ ሶስት ነበር order ያደረጋችሁት ከትናንት ወዲያ።
ስድስት order።
እሺ ሁለት ደቂቃ ይታገሱኛል፣ መልሼ ልደውልልዎት።
እሺ የት ነበር location ኡ?
አርባ ስልሳ ብርጭቆ አርባ ስልሳ ጭቆ አርባ ስልሳ እሺ፣ እሺ መልሼ ልደውልልዎት።